hello ጤና ይስጥልን ቤስት ቤት hello በዚህ account withdraw አድርጌ ነበር እና እሺ
አልገባልኝም። ሶስተኛ ቀኑ ነው ዛሬ።
ኦ እስቲ እሺ እንየው process ላይ ነው የሚለው
አዎ ፕሮሰስ ላይ ነው እ፣ ብለውኝ ነበረ እም፣ ስንት ብር ነው
አራት ሺ እና ሁለት ሺ አምስት መቶ እም፣ እሺ ሁለት ሺ አምስት መቶ እና አራት ሺ አይደለ አዎ እ፣ ሙክታር መሀመድ ወደ ንግድ ባንክ account አዎ እሺ process ላይ ነው ያለው። ለቻፖች ያሳውቀናል። ዛሬ ይስተካከላል ብለዋል። እሺ
OK እሺ ይቅርታ ስለቆየሽ እናመሰግናለን።
እሺ እሺ